ሄሎ ሄሎ ሰላም ነው እናት?
ሰላም ጤና ይስጥልኝ Best Bet
የሆነ ትኬት check ልታደርግልኝ ፈልጌ ነበር።
እሺ ንገረኝ።
አስር
አስር
ሀምሳ ሰባት ሀምሳ ሰባት
ሀምሳ ስምንት ሀምሳ ስምንት
ዘጠና ዘጠኝ
እሺ አዎ፣ ልወስ ነው። እሺ ታርሟል። አሁን ቼክ አድርገው።
ወስነው?
አዎ፣
ሌላ በስቲያ እንዴ ለዚህ ሌላ አለ።
አ እሺ ንገረኝ።
አስር ሀምሳ ስምንት ሀምሳ ስምንት
ዜሮ ሁለት ዜሮ ሁለት ሰላሳ ስድስት
እሺ ይህም ልወስድ ነው። እሺ ሁለት ጨዋታ ወጥቶብሃል።
እኳል አዎ።
አመሰግናለሁ።
እሺ መልካም ቀን።